ሄሎ
ሄሎ
አቤት፣ ምን እንርዳት?
ወደ ወደ ቤት ቤት ብር ልኬ ነበርና ብሩ አልተላለፈልኝ።
እሺ፣ ቴሌግራም ላይ ያዋሩ። ስልክ ቁጥር ልንገሮት፣ ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ ሰባ ሁለት
ዜሮ ዘጠኝ ስልሳ
አርባ ሁለት ሰባ ሁለት ወዚህ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት
ሰባ ሁለት እንደገና እ ሄሎ።
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አዎ። እናመሰግናለን።